ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤስት ቤት
እስቲ cashier code ልንገርሽ እና የኔ ትኬት እሺ፣ cashier code ንገረኝ አስራ ሁለት አስራ ሁለት
ሰማንያ ሁለት ሰማንያ ሁለት
ዘጠና ሁለት ሀምሳ አምስት ዘጠና ሁለት ሀምሳ አምስት እሺ እሺ ሀያ ሁለት ቦነስ አለ። እሺ ሀያ ሁለት ብር ገብቶልሃል። check አድርገው።
ሀያ ሁለት ብር አዎ ሀያ ሁለት ብር አለው ቦነስ ተመሽ
ስንት? አ፣ የላይኛው ቡድን የጣለኝ እሺ፣ ልንገርሽ ሌላ እ፣ የቱርክ የሚለው ጨዋታ እሺ ንገረኝ።
የመጀ- የመጀመሪያ እሺ እ፣ አስራ ሁለት አስራ ሁለት ሰማንያ ሁለት ሰማንያ ሁለት አርባ ሰባ ስድስት
አርባ ሰባ ስድስት እሺ እሺ ይሄን ታርሞልሃል። ብዙ ጨዋታ ነው የወደቀብህ። check አድርገው። እሺ
ወድቋል።
አዎ
ተቀርባለ እመጣለሁ። እሺ ሌላ ልንገርሽ አስራ ሁለት ሰማንያ ሁለት
ስንት አልከኝ?
አስራ ሁለት ሰማንያ ሁለት እሺ አስራ ሁለት ሰማንያ ሁለት
እ፣ ሀያ አራት እም No አ- no አር- አርባ አንድ
አስራ ሁለት ሰማንያ ሁለት አርባ አንድ ሰላሳ አምስት
ሰላሳ አምስት
አ፣ እሺ ይህም አራት ጨዋታ ወድቆብሃል።
እሺ፣
እሺ መልካም እሺ ሌላ ልንገርሽ አስራ ሁለት
አስራ አስራ ሁለት ሁለት እ፣ ሰማንያ አምስት ሰማንያ አምስት
ሶስት ሰላሳ ሁለት እ ሰላሳ ሁለት ዘጠና- ዘጠና ሰባት
እሺ ይህም ብዙ ጨዋታ ወድቆባል። እሺ ልወስድ ነው።
እሺ አስራ አንድ
አስራ አንድ አስራ አንድ ስልሳ አንድ
ስልሳ አስራ ሁለት ስልሳ ስልሳ አንድ ነው አዎ፣ ስልሳ ሰባት ስልሳ አምስት አስራ ሁለት ስልሳ አንድ ስልሳ ሰባት ሰባ አምስት ነው ስልሳ አምስት አስራ አንድ ስልሳ አንድ ስልሳ ሰባት ሰማንያ አምስት ስልሳ አምስት
አስራ አንድ ስልሳ አንድ
ስልሳ ሰባት ስልሳ አምስት
እሺ እሺ ይሄም ወድቆብሃል።
ለስንት ላይ ሶስት ጨዋታ
እሺ አመሰግናለሁ እሺ እናመሰግናለን። መልካም